ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪዥን
አብረስልን እንዴት ናቸው?
አለን
አለን ይመስገን። እንትን የቴሌቪዥን ብለው ደርሰኝ ነው።
አዎ ቴሌቪዥን game
አ፣ ሲጫወቱ ሽልማቶች አሉት።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
እ፣
አንድ ቁጥር ላይ ለመመዝገብ ቁጥር ለመጫወት
እሺ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እ፣ ስልክዎት smart ከሆነ በድረ-ገጽ ገብተው መጠቀም ይችላሉ።
እሺ ሶስት ቁጥርን ሲጫኑ ጥያቄና መልስ እድልዎትን ይሞክሩ የሚል አለ።
እ፣
ጥያቄና መልስ በ coin ነው የሚጠቀሙት።
እሺ ትኬት ደግሞ የሚያሸልም ጨዋታ እድልዎትን ይሞክሩ የሚለውን መጠቀም ይቻላል።
እሺ እሺ እሺ